ይህ ጤና ስጥልን ሰላም ነው ስጥልኝ ሀሚድ ነኝ ምን ልርዳህ
በዜሮ አራት የሆነ ጨዋታ ነበረ እና lock አድርጎ ቁጭ ብለዋል። ቁጭ ነበር የቀረኝ።
Okay check ላድርግልህ
አዎ ትኬት ID ውን ንገረኝ እና ወይም cashier ኮዱን ንገረኝ check ላድርግልህ
አዎ። እሺ ቆይ ለይለ አ አ
እደውላለሁ።
እሺ እሺ